ዲቦይ ዳኒ ማሳየት ሳለብኝ የቀሰቀስኩት አም ሶሪ ግን እንዳለ ነው ይህ ችግር እንዳለ ነው ግን ችግሩ ኢኒሼቲንግ ኮል ኢኒሼቲንግ ኮል ችግሩ እንዳለ ነው ምንድን ነው ያለው?
ይኸው ስታኮ ኢኒሼቲንግ ኮል
እንትን አብራ ማይክ
አዎ ግን እዛ ላይ ቆይቷል ሄሎ
ሄሎ
ሲራ ያው ቴስት አድርገው ቴስት አድርግ እጭኛዋለሁ ቴስት ላይ እጭኛዋለሁ እናንተ ላይ አስታክዩ አመሰግናለሁ